ሄሎ ጤና ይስጥልኝ። ጆን ኪቲው ነው።
ጤና ይስጥልኝ እንደምን አለሽ?
እግዚአብሔር ይመስገን። ይኸው ወጌሻ አራተኛ ዙር ምዝገባ ላይ ነው። ምን ልርዳዎት?
ማኪ ደህና ነሽ?
አለሁልህ።
እንዴት ነች ጩጫዋ? ሰላም ነች?
ደህና ናት። እግዚአብሔር ይመስገን።
አጎቷ ጋር ሄደች እንዴ?
አልሄደችም። ጥላዋት ሄዱ። ጠፍታባቸው
ኧረ ተይ።
ማርያምን እና የት ነች?
እቤት ናት
ከማን ጋር?
ብቻዋን።
እሽዬ አከራይዋን የለኝ ብዬ ማርያምን ለምን ይዘሻት አልመጣሽም?
አልሄድኩማ። እሱ አስር ተኩል ነው የምገባው። እዚህ ስራ ይዤ ነበር።
ነው እንዴ?
አዎ
okay።
ችግር የለም አደራ ብያታለሁ።
በቃ አይ ቶሎ እንጨርሳ ነው።
ችግር የለም ችግር የለም። እሺ አትዝጊው፣ አዋሪኝ። እሺ
እሺ እሺ እሺ።
እሺ። በጣም ጽቡቅ ሄሎ።
ሄሎ
እሺ ማኪ እንዴት ነሽ? ሰላም ነው?
አለሁልህ። እግዚአብሔር ይመስገን።
ይመስገን ወጌሻ መመዝገብ ፈልጌ ነበር።
ይቻላል። ለአንተ ከሆነ ወጌሻ ወጌሻ ምንድን ነው? ማኪ ማኪ ነው ስምሽ? ስለሌለ አይኩረፍ። ግን እየጠራ ነበር